ማን ይባላል?
ሄሎ እናት ጤና ይስጥልን።
አብሮ ይስጥልን። እንደምን አሏችሁ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እኔ የምልሽ በባንክ ራይዝ የለጠፋላችሁ እንዴ?
ራይዝ ዜሮ ሀያ ሀያ ሶስት አለን ያልነጠፈ ያለጠፈ የለጠፈ የለም?
የለጠፈ አሁን ላይ የለንም።
እሺ እኔ ደግሞ ኮረላ አለኝ። ኮረላ ሁለት ሺ ሶስት
እሺ
ጨምሬ በባንክ ካለቀልኝ ወስጄ ነበረ ቅያሪ ይችላሉ። ይዘውልን ይምጡ። መስቀል ፍላወር branch ኣችን ላይ ይዘውልን ይምጡ። በፓስተር branch ኣችን ላይ እሺ መስቀል ፍላወር ናችሁ እናንተ?
መስቀል ፍላወርም ፓስተርም ሁለት branch አለን አዲስ አበባ ላይ አይ፣ ከሁለት ፓ- አንዱ ላይ ፓስተሩን እዛው እዛው አዲስ ሰባተኛ አካባቢ ስለሆንክ ፓስተሩን ነው የማውቀው።
በቃ ፓስተር ይ- ይዘውት ይምጡና እንየውና መኪናውን በቃ እሺ
እሺ በ- እሺ